hello hello፣ አቤት።
ሰላም ነው?
አዎ፣ ዮሴፍ ነህ?
አዎ፣ እሺ፣ ቴሌግራም ላይ እያወራኸኝ ነበር አይደል? ዮሴፍ፣
አዎ፣ ቴሌግራም ላይ እያወራኸኝ ነበረ?
አዎ፣ እሺ፣ voucher code ስምንት መቶ ብር ምናምን አይደል?
አዎ እኮ ደግሞ እዛ እዛ ውስጥ ፈለገ ግን አልተገኘም አልኩት።
እኮ ይኸውልህ መጀመሪያ እኔ በምልህ መስመ- መ- እንትን ሂድ እስኪ መጀመሪያ account history ላይ ገባ፣ ስልክ login አድርግ።
ከዛ አሁን ፎቶ ምን ልክ የኔ ፎቶ እኔ ልኬልሃለሁ ፎቶዎች እኮ አይታቸዋል አይደለ?
አዎ፣ እሺ።
step ኦች ልንገርህና
ምን አልከኝ?
step አለውና ልንገርህና ወደ ቤት ቤት መልሰው ልንገርህ።
እሺ፣ account history ላይ ገባ መጀመሪያ፣
እሺ፣ ከዛ ቀጥለ voucher history
አይ፣ እሺ፣ ከዛ voucher history ን ስትነካ start date እና end date ይመጣልሃል።
አይ፣ ከዛ start date እና end date ሲመጣ ቀኑን ታስገባለህ። በሀያ ሶስት ነው የሞከርከው አንተ። ስለዚህ በሀያ ሶስት ብለህ ታስገባለህ። እሺ end date ኡን ደግሞ በሀያ አምስት
ግን ፎቶው ላይ በደንብ አ- አ- ትክክል አልታየም ነው ኮድ ኮሩ ኮሩ ኮዱ ይታያሃል። ምን መጥቶልሃል? እስቲ የመጣልህ ነገር አለ? በዚህ መሰረት ስትሞክር
በ- በእናትህ እ፣ አንድ ፎቶ አይነት እ፣ እንደዛ ነካ እንደዛ ነካ በአንድ ትንሽ ነካ send አድርግልኝ እሺ ን- ን- እስቲ ላክልኝ አንተ ፎቶውን አንሳና ምን እንደሚልክ ሊልክ
እሺ ላኪ እሺ
እሺ እናመሰግናለሁ በጣም እሺ እሺ ችግር የለውም።
አይ